ቤት ሄሎ ሰላም ስለ አብሮስትን ኢንቨስት ቤት ነው የምንኖረው።
ticket check ለማድረግ ነበረ።
እሺ cashier code ንገረኝ።
አስራ አራት አስራ አራት ሰላሳ ሰላሳ ዜሮ አንድ ዜሮ አንድ ሀያ ሶስት
እሺ ሶስት ጨዋታ ልወስዳለሁ። እሺ ልወስድ አለሁ።
ና ሶስት ጨዋታ ልወስዳለሁ።
እሺ ይሄኛውን እየልኝ
እሺ አስራ አራት ሰላሳ
አስራ አራት ሰላሳ ዜሮ አንድ ሰማንያ አምስት እዚህ ጋር እኮ አያብራም አንተ
እዚህ ጋር ደግሞ ሁለት ጨዋታ ልወስዳለሁ። እሺ ሁለት ነው ያለው።
አዎ።
አልወጣም። እሺ አንዴ ላስቸግር አንድ ቲኬት እሺ እሺ ይቻላል።
አስራ አራት ሀያ ዘጠኝ
አስራ አራት ሀያ ዘጠኝ አስራ አራት ሀያ ዘጠኝ ሀያ ስምንት ሀያ ስምንት ዜሮ ስምንት
እሺ አዎ።
postponed የሆነ ጨዋታ አለው የኛው። እሺ አንድ ነው አይደል?
አዎ፣ እስከ ዛሬ እስከ አስር ሰዓት ድረስ ካልተካሄደ ዛሬ እ ቤት ይወጣና እ።
ቦነስ ይገባልሃል
ስለዚህ ማለት ነው።
ልጠብቅ ታዲያ ጠብቀው አዎ። ከአስር ሰዓት በኋላ ጠብቀው።
ከአስር ሰዓት በኋላ እሺ አዎ። እሺ